ትምህርት ቤት ረዲት ነኝ።
hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። አሁን ደውዬ አውጭሽ ነበር ተቋርጦ ነው።
ምን ነበር?
አይ withdraw ሮብ ያደረኩት ነበር እና ወደ account ኤ አልገባም ነበር እስካሁን።
መቼ ነበር?
ወይ እንትን ያልክ?
ሮብ ዕለት
okay፣ እሺ፣ ስልክህን ልትነግረኝ ትችላለህ?
ይሄ የደወልኩበት ነው።
ስንት ብር ነው?
ስምንት መቶ ብር አራት መቶ እና ስምንት መቶ ነበር። አራት መቶ ገብቷል። ስምንት መቶ ግን አልገባም።
በቃ check አደርግልሃለሁ። እሺ፣ አራ- ስምንት መቶ ነው አይደል የቀረው?
አዎ በቃ እሺ።
እኮ መቼ እንዴት ነው? በሌላ መንገድ መውጣት አይቻልም?
እኮ approve እናደርግልሃለን። process ላይ ከሆነ ደግሞ ትንሽ ትታገሰናለህ። እሺ፣
ሮብ ነው እኮ የተጠየቀው ግን ገባኝ ገባኝ። ትንሽ ቻፓና ሳንቲም system እንትን ብሎባቸው ነበረ አይሰሩም አይሰራም እንዴ?
ነበር የ- የዛን አካ- የዛን ቀን አካባቢ ነው። አሁን እየሰሩ ነው፣ እያስተካከሉት ነው።
ኦኬ።
ዛሬ በ- ስለዚህ እነሱ እስከሚያስተካክሉ ድረስ ይቆያል ማለት ነው።
አዎ፣ ግን መግባቱ አይቀርም። አሁን check አደርግልሃለሁ፣ እልክላቸዋለሁ። የቆየ ስለሆነ አዎ።
እንዲያዩት እልክላቸዋለሁ።
okay። እሺ።
እሺ
thank you